እንዳልሽኝ ስማመድ የለም ያገኘሁት ሁሉንም አየሁት አየሁት አየሁት መውደድን አየሁት አየሁት አየሁት ሁሉንም አየሁት እንዳልሽኝ ስማመድ የለም ያገኘሁት ሁሉንም አየሁት በስንት አልጀመሃል በሰው ተከበፌ ያንቺን ጨዋታ አለ የሚራበው ልቤ በምቹ አልጋዬ ላይ እያጣሁን ገንፌ ከአንቺ ጎጆ ታዛ ያምረኛል ማረፍ ፍቅርን አንድ ሁለቴ ሞክሬው ነበር ግን አንቺን ለመርሳት ውስጤ ተቸገረ ግን አንቺን ለመርሳት ውስጤ ተቸገረ ማን እንደሷ ላለው መልሼ እንደገና መውደድና ማፍቀር አንድ አይደሉምና መውደድና ማፍቀር አንድ አይደሉምና አሳይተሽኛል የፍቅርን ለይታ ለኔ ላንቺ የሚሆን ከየትም አይመጣም አባባል አይደለም ተረዳሁት ለካ ሰው አይረሳ የመጀመሪያው ናፈቅሽኝ ገላዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ የመጀመሪያዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ የመጀመሪያዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ የመጀመሪያዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ ናፈቅሽኝ ገላዬ የመጀመሪያዬ አየሁት አየሁት መውደድን አየሁት አየሁት አየሁት ሁሉንም አየሁት እንዳንቺ የሚስማማ የለም ያገኘሁት ሁሉንም አየሁት አየሁት አየሁት መውደድን አየሁት አየሁት አየሁት ሁሉንም አየሁት እንዳንቺ የሚስማማ የለም ያገኘሁት ሁሉንም አየሁት ሰው ማፍቀር አንዴ ነው በሕይወት ዘመን ከራስ በላይ ወዶ ቤዛ እስከመሆን እኔም ካልሆነ ወዲያ ሌላ መች አምረናል ፍቅር ብሎ ጣጣ በአንቺ ወጥቶልኛል ፍቅርን በጠዋቱ ያስተማርሽ ልቤ እንዳለ እንዳረገኝ ሌላ ሰው ቀርቤ እንዳለ እንዳረገኝ ሌላ ሰው ቀርቤ በስራ በረፍቴ ስጫወት ሳወጋ ሀሳቤ በመሃል ይጓዛል ካንቺ ጋር ሀሳቤ በመሃል ይጓዛል ካንቺ ጋር አንቺን አጣው እንጂ መጽናኛ አግኝቻለሁ ትዝታሽን ወዳጅ አርቄ ኖራለሁ ከስንት አንድ ሰው ነው በኪዳን ተሳስሮ ከመጀመሪያው ጋር የሚዘልቅ